ሙሉ ሰላም ጤና ይስጥልን።
hello ሰላም ዋላችሁ።
እግዚአብሔር ይመስገን ሰላም።
አለን እንትን ChipChip ላዝ ፈልጌ በ application ኑ እሺ
እንትን ላይ ስደርስ ይሄ delivery method ላይ ስደርስ አዎ የ collect for group members የሚለውን select ካረኩለት በኋላ ቀጣይ አይቀጥልም። በስ ቀጣይ ነበር step ኦች የሚያስቀጥልኝ ብያ ምናምን አሁን ያው ግን መጨረሻ ላይ ሲጠቀሱ እ ክፍያ ላይ ነው የሚያስቸግሩት።
ክፍያ ላይ ሳይሆን ዴሊቨሪው ላይ መጀመሪያ ዴሊቨሪ እንደመርለት ማለት ነው። ቀጣዩ ስቴፕ አይቀጥልም።
እስኪ የቱ ጋር ምን ኒው እንደሚሉ ዶር ስክሪን ሻት አድርገው ምናምን በቴሌግራም ምናምን ይላል እ በቴሌግራም ይልኝ ሪንሻት አድርገው ምን እንደሚል ምን እንደሚል ያመጣሉ መጨረሻ ላይ በዚህ ስልኩ በዚህ ነው ቁጥር ስጡት።
እ?
አይ ሌላ ቁጥር ልስጥ ስልኩ ቁጥር ልስጦት እሺ ቴክ አድርጊልኛ ስልክ እሺ እሺ እሺ እሺ